ሄሎ ሄሎ አቤት ከቺፕቺፕ ነው መልሼ የደወልኩልዎት ተቋረጠ።
እሺ እሺ እሺ ተቋረጠና አንሺ አ- አዎ ሙሉ መረጃ አላገኘሁም መሰለኝ። መጠየቅ የምፈልጉት አዎ።
ነገር አለ አይደል?
አዎ እሺ እ፣ እና እንትን እ፣ ዋጋውንም ምኑንም እዛ እንትኑ ላይ ነው የማገኘው ማለት ነው app ኡ ላይ ነው አዎ፣ ያለው app- application ኑ ላይ ሲገቡ product ኡ እ፣ በምን ያህል ቀን እንደሚደርስ እ፣ ምን ያህል የ group ሰው እንደሚያስፈልገው ዋጋው በግልና በ group እንዴት እን- ምን እንደሆነ ሙሉ detail ስላለ ያወርዱትና ከዛ ያዩታል። ሁሉም information አለ።
እሺ thank you እሺ እሺ፣ መልካም እሺ ቀን።
መልካም ቀን እሺ አሜን አሜን፣ ቻው።